ጤና ይስጥልኝ አሪፍ ነኝ መሀሌት ማርኮ ዶርዳውስ
ስልክ ላክልኝ ብለሽኝ ልኬ ነበር በሀምሳ አምስት መጨረሻ
እሺ screenshot አንስተው ነው የላኩልን
እ አይ እንትኑ text መጀመሪያ text የተላከልህን ከቴሌ ብር ላይ screenshot አድርገህ ላክልኝ ብለሽኝ ነበር
እሺ አሁን ደግሞ ስልክህን ላክልኝ ላስገባ የሚል text መጣልኝና ስልኬንና ስሜን ጽፌያለሁ
እሺ ምን ብለው ነው ያስቀመጡልን
አማኑኤል ኪሮስ
እሺ ለመያችን የላኩ ደርሶናል ተስተካክሎ እንዳለቀ እናሳውቀውታለን
እሺ እሺ መልካም ቀን